ሄሎ ጤና ይስጥልኝ።
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። ቴሌቪዥን ምን ልግዛ?
አይ ዝም ብሎ ብር የቆረጠብኝ ነገር።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል። በሚገባልዎት ትኬት ጌሞችን መጫወት እድልዎትን ይሞክሩ።
አዎ ሲጫወት ደግሞ አሁን አይተሳካም ምናምን ይለኛል ይመልስብኛል።
አዎ ጥያቄና መልሱ አስራ አምስት ሰከንድ ነው የሚሰጠው መልሱም ትክክል ካልሆነ ወደ ኋላ ይመልሳል።
እሺ ለማቋረጥስ?
ስድስት ቁጥር ላይ ኮከብ ዘጠኝ ሰማንያ አምስት ይምሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥም ይላል።
እ ኮከብ ዘጠኝ ሰማንያ አምስት እሺ እሺ በቃ እሺ
እሺ